hello ጤና ይስጥልን ችብችብ።
አቤት
ሄሎ hello፣ አቤት hello፣ አዎ፣ አይሰማም?
ችብችብን የደወል ደውለሽልኝ እኮ ነው። ደውላችሁልኝ ነበር። አሁን waiting ላይ ስትገቡ መልሼ ደወልኩኝ።
እሺ እ ከችብችብ ነበር የደወልንሎት የበዓል ጥቅል order አድርገው ነበር አይደለ?
አዎ
ተቀብለዋል።
አዎ
እሺ እንዴት አዩት? ቆንጆ ነው ወይስ ቢስተካከል ብለው?
ደህና ነው፣ ጥሩ ነው። ግን እ, ሚጥሚጣ ጥቅል እ, የነበረውን አንደኛውን እንቁላል ነው ያደረጋችሁት።
okay ሚጥሚጣው አልመጣም፣ እንቁላል ነው ሁለት- የመጣው።
ሁለት order ነው የነበረው። ያው ሁለት ሰው አይደለ group አዎ
አንድ ግማሽ ግማሽ ኪሎ ሚጥሚጣ አንዱ ላይ ያለ አንዱ ላይ ደግሞ የለም እንቁላል ነው ያለውና እኔ ዝም ብዬ በግምት ያው ሚጥሚጣ ሲያንሳል በዚህ ወንበል ሴት እናድርገው ብለው ይሆናል ብዬ የታኩት።
ኦኬ እሺ እሺ፣ እሱ ይስተካከላል። ሌላ ቀዶስ ነገር አለ?
የለም ምንም ብዙም ምን እንጃ እንግዲህ ዱለቱንም አል- አልሰራሁትም ፍሪጅ ውስጥ ነው ያለው። ግን ደህና ነው ብዙ መጥፎ የሚባል አይደለም።
እሺ እንዲሁም እሺ።
በ- እንደ- በበዓልም ሳይሆን ብታዘጋጁልን አሪፍ ነው። እንደዚህ አንዳንድ ለሚፈልግ ሰው አዎ ይኖራል። እስቲ እንዲህ ሲፈልጉ ደውለው ያው check ያድርጉ። order እናደርጋለን።
አ ዝም ብለን እሺ።
ማለት ነው እንትኑ አዎ ላይ ሳይኖር አዎ።
እሺ እሺ እሺ፣ እናመሰግናለን።
እናመሰግናለን። መልካም በዓል።
እሺማ እሺ መልካም ቀን።